ઝીરો જીરો
હેલો હવે
ድንቅ ልጆች ለመመዝገብ
እሱም ድንቅ ልጅ ለማስመዝገብ ነው።
አዎ
እሺ
ስሜት ላይት
እ እ
እድላዊ
ቅድም አውርተሽኝ ነበር።
እ?
ቅድም አውርተሽኝ ነበር።
እኔ እሺ አዎ እኔ አላወራሁሽም።
እህ እሺ ማን ነው የሚመዘገበው? አንቺ ነሽ ወይስ ሌላ ሰው ነው ማስመዝገብ እኔ የሚፈልገው?
ነኝ እኔ ነኝ
ስንት አመትሽ ነው?
አስር
እህ እሺ አሁን ላይ እጹብ ድንቅ ልጆች የምንመዘግበው አምስት አመት እና ከዛ በታች የሆኑ ልጆች ነው። የአስር አመት ልጅ አይቻልም።